hello ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኮ ምን ልርዳው?
registration ጀምሬ ነበር እና account እንትን ለማለት ከቴሌ ብር ለመግዛት አስቸገረኝ።
እንዴት እንዴት?
my my detail ውስጥ ለመመዝገብ አስቸገረኝ እና my detail ውስጥ profile ን ለመመዝገብ ተቸግሬያለሁ። ወይም ከቴሌ ብር ገንዘብ deposit ለመግዛት አስ- ለማድረግ ነው የተቸገርከው? deposit ለማድረግ ገንዘብ deposit ለማድረግ ተቸግሬያለሁ።
አ፣ ቴ- የቴሌ ብር ቁጥርህና ቤት ቤት የምትጠቀምበት ስልክ ቁጥር አንድ አይነት አይደለም?
ራሱ ነው አንድ ነው።
እንኳ አንድ አይነት ከሆነ ምኑ ላይ ነው ያስቸገረ? ወይ screenshot አድርገህ ትልክልኛለህ? deposit ውስጥ ስትገባ የሚያመጣውን?
ምን screenshot አድርጌ አዎ ቴሌግራም ላይ ለምን?
ላክልን።
እሺ እሺ ቴሌግራማችንን ግን ታውቀዋለህ?
እ፣ በዚህኛው አድራሻ አይ- አይገኝም። ያው በስት በ- ልንገርህ ዜሮ ዘጠኝ እ?
ዜሮ ዘጠኝ ዜሮ ሶስት